ጤና ይስጥልኝ። ቪኦኤ ኢትዮጵያ ህይወት ነኝ። ባኩ ምን ልርዳው ቢጃ ህይወት አሁንም ሶስተኛ ጊዜ ነው የደወልኩት። Maintenance በእናትሽ
Okay። ደንበኛችን ለ- መቼ ነው የደወሉት?
ቅድም ስምንት ሰዓት
Okay። እሺ ደንበኛችን በዚህ ስልክ ቁጥር ነው የተመዘገቡት?
አዎ አሁን በደወሉበት ስልክ ቁጥር ነበር የተመዘገቡት?
አዎ ቅድም?
አዎ እሺ ባኮት መስመር ላይ ጠብቁኝ። ንጋቱ ጽጌ ነው የእርስዎ ስም?
አዎ
አ ከሶስት ሰዓት በፊት ተመዝግበው ነበረ።
አዎ እሺ ደንበኛችን መስመሩ ላይ ያሉት ቴክኒሻኖቻችን እ፣ እንደ እርስዎ የተበላሸበት ብዙ ወረፋ ስለያዘባቸው ነው። ይመጣሉ፣ ይጠብቁ።
እሺ።
እሺ ሌላ መረዳውት ነገር አለ?
አይ በቃ ምን አደርጋለሁ እናንተ ነው የምንጠብቀው። ኳስ ስላለ ዛሬ ደግሞ በቃ ሰው እየወጣብን ነው።
እሺ ደንበኛችን በተቻሉ ፍጥነት ይመጣሉ።
እሺ።
እሺ ስለደወሉ እናመሰግናለን።